ትምህርት ቤት ራሄል ነኝ። በምን ልርዳው?
check ልታደርጊልኝ ነበር ትኬት አንድ እሺ፣ አንዴ ካሽን ኮድ ንገረኝና check ላድርግልህ።
አስራ አንድ ዘጠና እሺ፣ አንዴ አስራ አንድ ዘጠና አንድ
ሰማንያ ዘጠኝ አርባ ሶስት ሰማንያ ዘጠኝ አርባ ሶስት አ- አርባ ሶስት
አርባ ሶስት ነው የመጨረሻው።
አ- አ- አስራ አንድ ዘጠና አንድ ሰማንያ ዘጠኝ አርባ ሶስት እሺ ይሄ ሁለት loss ነው ያለው፣ ተመላሽ የለውም።
ስንት ከተጣለ ሁለት
እሺ ነች እሱ ሌላ አለ። check ማድረግ አንደኛው እሺ አስራ አንድ ዘጠና እሺ እሺ አስራ አንድ ዘጠና አስራ አምስት ሀምሳ ስምንት አስራ አምስት ሀምሳ ስምንት ይሄ መቶ ስልሳ ብር አለው።
መቶ ስልሳ ብር አዎ አንድ ክለብ ጥሎት ነው አዎ አንድ ክለብ ብቻ ነው የወጣው።
ማን ነው የጣለው ማነው ንገሪና።
እ፣ ሶስተኛው ክለብ ምን ነበረ?
እ፣ እሺ ነው አመሰግናለሁ እሺ፣ እሺ፣ ስለነበረን እናመሰግናለን። መልካም ቀን።
እሺ ለአንቺ መልካም